ሰላም ጤና ይስጥልኝ ችብችብ እንደምን አላችሁ?
እግዚአብሔር ይመስገን ሽንኩርት አዝዤ ነበር ትናንትና ዛሬ ሳይመጣልኝ ቀረ ሌሎች እቃዎች ሲያመጣ ሽንኩርት አልመጣም እ ኤልፎራ ነው ያዘዙት ወይስ normal ኡ?
አዎ ኤልፎራ ኤልፎራ አሁን ድንገት አለቀ ብለዋልና እ ቤት ከሆነ ነገ ይመጣልዎታል። office ነገ ከሆነ የለውማ።
ያዘዙት office ከሆነ እ ለ- ከነገ ወዲያ ከነገ ወዲያም የለውም
የሉም።
እያለ ዛሬ የለውም ስለዚህ ምን refund ላድርግልዎት?
ይሻለኛል አዎ ከሌላ ጋር ልግዛ እሺ ስልክ ቁጥሮትን ይንገሩኝ።
ዜሮ ዘጠኝ አስራ አንድ እሺ ከሀምሳ ሀምሳ አርባ ዘጠኝ እሺ ሰማንያ ሁለት ሀያ ሁለት ሰማንያ ሁለት ሰማንያ ሁለት እሺ ቀንዴ ይቅርታ አምስት ኪሎ ነው አጠቃላይ የ group ኡ አዎ አምስት ኪሎ አሁን በቃ እሺ እሺ ለቤተልሔም እ፣ refund ይደረጋል የአስ- የአምስት ኪሎ
እሺ ብር እሺ እሺ እሺ እሺ መልካም ቀን እሺ